Hello Hello ናቲ፣ ወይ እንዴት ነህ?
አለሁ እግዚአብሔር ይመስገን።
አለን እ፣ በረከት የሚባል customer አሁን እ፣ ቲማቲም ሰጠኸው ነበር አይደለ?
በረከት ትናንትና ነው።
አይ ዛሬ ዛሬ አይ ዛሬ እኔ እኮ አልገባሁም።
አልገባህም?
አዎ።
ማን ነው በአንተ ቦታ የገባው?
እኔ እንጃ ም- አዲስ መኪና ነው የሚጠቁት okay እሺ እኔ እሺ።
ጋር። እሺ፣